ሰላም፣ ይሄ Black Rock ነው። ቋንቋን ለመቀየር አንድን ይጫኑ። ስለ Black Rock ለማወቅ ሁለትን ይጫኑ። application ኣችሁ የት እንደደረሰ ለማወቅ ሶስትን ይጫኑ። አድራሻችንን ለማወቅ አራትን ይጫኑ። የ Black Rock ሰራተኞችን ለማግኘት አምስትን ይጫኑ። ድጋሚ ለመስማት ስድስትን ይጫኑ። ወደ መጀመሪያው ምርጫ ለመመለስ ሰባትን ይጫኑ።